ሰላም ጤና ይስጥልኝ ከቪኦኤ ኢትዮጵያ ነበር መደውልልዎት።
ሰላም ነሽ?
አለን። እናቴ distributor ኖት አይደለ?
አዎ።
እሺ የቢጃይ መለያ ቁጥር ሰሞኑን text አድርገን ነበር። SMS text ደርሶታል?
አዎ በዚህ ስልኩ ወንድሜ ነው ስገበን ደርሰኝ ስለ ስለኝ ነበር።
text ተደርጎልታል?
አዎ አዎ፣ በሌላ ቁጥር አተደረጉልኛል። አዎ እሺ እሱን ለማረጋገጥ ነበር።
በቃ እሺ እናቴ፣ እናመሰግን። እሺ እሺ